hello
hello ጤና ይስጥልኝ።
ጤና ይስጥልን።
Flintstone Homes ምን ልርዳው?
ለመግዛት information ለመውሰድ ብዬ ልደት አካባቢ ሄጄ ነበር። መርካቶ
የገበያ ማዕከል ብላችሁ ስንተኛው ፎቅ ላይ ነው?
ground ላይ ቢሮ አለን።
አህ፣ ground ነው?
አ እሺ፣ ህብረታችን ለረዳ ወጥቼ ስለነበር ነው። እሺ አይ ground ላይ ቡና የምታፈሏ ሴት አለቻ አ ከሷ ፊት ለፊት እሺ እሺ እዛው ከደረስ መጠየቅ ይችላሉ። እሺ እሺ አመሰግናለሁ።
እሺ መልካም ቀን።